Hello ጤና ይስጥልኝ ጅብጅብ
ጤና ይስጥልኝ ፍሬት አድርገን ነበር ከትላንት ወዲያ በሰላሳ አንድ ማታ አርብ ማታ okay እሺ፣ ድንች በዚህ ስልክ ሲሆን ስልኩ ልንገርህ እሺ ንገረኝ እሺ ዜሮ ዘጠኝ አስር አስር
ሰማንያ ሶስት ሰማንያ ሶስት አንድ ሰባ አንድ አርባ አምስት
ሰሎሜ በሚል ነው አዎ ሰሎሜ okay እሺ ምን አ፣ product ኡን አልተቀበሉ አልተቀበልንም። አዎ አልመጣልንም።
የሽ- የሽንኩርቱን ነው ትናንትና የታዘዘውን ነው በሰላሳ አ አንድ ድንች okay ድንች የቺፕስ ድንች አዎ የቺፕስ ድንች እሺ፣
እሺ።
ሰባት ኪሎ ነው አይደል አዎ ሰባት ኪሎ okay እሺ አሁን የ product ኡን እ፣ ዛሬ complain ውስጥ አስገብቼ ነገ ባስወጣሎት መረከብ ይችላሉ አይደል አዎ አንድ ላይ ከዚህኛው ከሽንኩርቱ ጋር ይመጣል።
okay እስኪ ሽንኩርቱን ሊሎት እና ሽንኩርቱ ምናልባት እየመጣ ሊሆን ይችላል እስኪ check ላድርግሎት እሺ
አዎ ሽንኩርቱ እየመጣ ነው ሽንኩርቱን ዛሬ ይረከቡታል ድንቹን ደግሞ ነገ ይመጣሉታል እሺ እሺ አመሰግናለሁ።
እሺ እሺ መልካም እሺ መልካም